ስለሌለኝ ካፌ ነበር የምደውለው።
አዎ ተደረገብኝ ነው ይቅርታ።
እሺ ችግር የለም። ማን አሉኝ ስምዎን? ሙራድ ሙራድ ነው አይደል?
አዎ ሙራድማ
ሂድ።
ራሺድ አዎ
deposit ሲያደርጉ ነው withdraw ሲያደርጉ ነው?
ሂድ።
እሺ የምነግሮት ቁጥር የተቆረጠበትን ስክሪንሻት ይላክልን። ስልክ ቁጥር የያዙ
በዚህ ስልክ ቁጥር ስልክ ቁጥር የያዙ የያዙ እና በምነግሮት ስልክ ቁጥር ስክሪንሻት ይልናል። ቴራን ዜሮ ዘጠኝ አራት
ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ ዜሮ አምስት ሀምሳ አምስት ሀምሳ በቴሌግራም ልበው አዎ ዜሮ ዘጠኝ ዘጠና ሁለት አስራ አስራ ሶስት ዜሮ አንድ ሀምሳ አምስት በዚህ ቁጥር ቴሌግራም ላኩልን። ስክሪንሻት አንስተው እሺ ለሚመር ክፍል አስተላለውታለሁ።
እሺ ወረዳዎች ነገር በቃ አሁን ላይ
በኮት የሚለን በዛ በር ደወል እናመሰግናለን። አገልግሎት ያላሰካ ከዚህ ሰዓት በኋላ ያስቀው መልካም ምሽት